ጤና ይስጥልኝ ስፖርት ነው ባኮ የሚለጠው
አረ ቁጥር አስተላለፍ ነበር ግን እስካሁን አልለቀቁልኝም እ ቁጥሮቹን ስንት ነበር ያውቁታል?
ዜሮ ሰላሳ ሶስት ዜሮ ሰላሳ ሶስት ሰባ ስምንት
ሰባ ስምንት
ዜሮ ሀያ አንድ እ
ሀምሳ ብር ሎስት ነው እኮ
lost ነው። አዎ አዎ ሀምሳ ብር በቦ- ከ- በቦነስ ቀላቅለው ስለቆረጡ cashback የለውም።
ከ- ለዛ ነው።
አዎ እሺ